hello hello አስቸንቅጠር የህክምና ማዕከል መለዳዎት ኢኮ አሰሩ ተብለን ነበረ።
ኢኮ የልብ ነው አይደለ?
አዎ የልብ የልብ ዶክተሩ ቆይ ዛሬ አለመኖርና አለመኖሩን check ላድርግልዎት። አንዴ ቆይ እሺ
ዛሬ የልብ ዶክተሩ already አሁን ይወጣሉ።
ሊወጣል አሁን
አዎ እና መቼ ነው ማሰራት የምንችለው? ማለት የሚኖረው ዶክተሩ
okay እ ይቅርታ ቆይ አንዴ schedule change አለ። አንድ check ላድርግልሽ በትክክል እሺ።
ይቅርታ። አንዴ ቆይ ጠብቂ።
እሺ የተባረከ ይሁን።
ዶክተሩ ከሰባት እስከ አስር ተኩል አለ።
okay እሺ። እና ስንት ብር እንደሆነ ማወቅ እንችላለን ከነ አምቡላንሱ?
ልስጥሽ እ?
ልስጥሽ የ reception እ፣ እሺ ደስ ይለኛል።
ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ድጋሚ ሰማንያ ዘጠኝ አዎ እሺ thank you በጣም ምንም አይደረሽ እሺ